ሰላም ጤና ይስጥልኝ። ከአሪፍ ሰላም።
ነበር የምደውለው። ሰው አሁን ይሰማል ለሙያችን?
አሁን ሰላም እሺ ምን ልርዳዎት?
ከቴሌብር አካውንቲ ትራንስፈር አድርጌ ነበር። ከቴሌብር ላይ ቀነሰው፣ ግን አዛኛው ፈለግኩ ሂሳብ ላይ ሊገባልኝ አልቻለም።
እሺ አስመዝግበው ነበር እኛ ጋር ደውለው?
አቤት ከዚህ በፊት ደውለው አስመዝግበው ነበር እኛ ጋር?
ደውያለሁ። እኛ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት?
በዚህ ነበር አዎ፣ ያስመዘግብታል።
እሺ ሌሎች ደመኛችን መስመር ላይ ጠብቁኝ አንድ ጊዜ
እሺ እሺ።
እሺ እያየሁልዎት ነው ደመኛችን እሺ እሺ።
ስሞትን ማን ልበል
ስለሽ ስለሺ እሺ እ screenshot ልከውልናል ደንበኛችን አቤት screenshot ልከውልናል በቴሌግራም ቁጥራችን አዎ ልኬዋለሁ፣ ግን አልታየም መሰለኝ።
እሺ ማን በሚል ስም ነው ሊሎት
በዚህ ስልክ ነው የላኩት። እዛው በዚህ ስልክ ነው የላኩት?
አዎ እሺ መስመር ላይ ጠብቁኝ አንድ ጊዜ ሊሎት እሺ እሺ እሺ። ችግር የለም።
እሺ ደንበኛችን screenshot ኡን አይተነዋል። ለሚመለከተው ክፍል አስተላልፈን ሲሰራሉት ደውለን እናሳውቆታለን።
እሺ አመሰግናለሁ።
እሺ እሺ መልካም እናመሰግናለን። መልካም ቀን።
እሺ ለሁላችን እሺ